record ጀንተን your patience hello ጤና ጉዳይ ነው የደወሉት ምንድን ነው?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ስልክ ቁጥር verification እንትን ብሎኝ ነበረ።
ባለሙያ ነዎት ወይስ ቀጣሪ?
እኔ ዳሪ ነኝ።
okay፣ የ- ይሄ ኮድ መግቢያው ሲገቡ የሚጠይቀው ማለት ነው።
አዎ okay፣ አልመጣኝም።
ስልክዎት iPhone ነው ወይስ?
አዎ iPhone ነው።
እሺ፣ እንደዛ ከሆነ VPN አብርተው ይሞክሩት። እ፣ እሺ፣ አሁን አሁን በፊት- ባለሙያ ፈልገው ነው። ባለሙያ የሚፈልጉ ከሆነ መረጃ ልቀበት።
እሺ እሺ፣ እ፣ ማን ልበል ሙሉ ስም?
ይቅርታ።
ማን ልበል ሙሉ ስም?
አዎ ያልሽ- ሊና ሊ- ሊና ሀይለሉል ሊና ኃይለውል። እሺ፣ እ፣ በዚህ ስልክ ነው የሚገኙት?
በጣም
እሺ፣ ባለሙያ የሚፈልጉት
ምን አይነት ባለሙያ?
የምን ባለሙያ እና የት አካባቢ እንደሆነ እሺ እም፣ ጋዜቦ አካባቢ ከኦሎምፒያ እሺ።
የምንፈልገው የምንድን ነው clogged የሆነ እንትን drainage ለማስከፈት ነው። so፣ ለ- ተ- ምንድን ነው የሚባለው sanitary እንትን
ምንድን ነው sanitary ም- plumbing sanitary ባለ- እና sanitary ባለሙያ okay፣ ብልሽቱ ምንድን ግን ነው?
አይደለም።
sanitary የሚሰሩ ባለሙያዎች የሚሰሩት ነው።
አዎ እሺ፣ ብልሽቱ ምንድን ነው? የሚሰራው እ፣ ስራ ወደ ኋላ እየተመለሰ ነው ውሃ
okay፣ የ- የ normal የቧንቧ ውሃ ነው ወይስ የተደፈነ ቱቦ ነው። ያ የሽንት ቤት ውሃ ነው።
okay፣ የሽንት ቤቱ ውሃ
አዎ ወደ ኋላ የተመለሰ ነው።
ወደ ኋላ ይሳ- እሺ፣ ከዚህ ቀደም ጉዳዩን ተጠቅሞ ያውቃሉ?
አላውቅም።
እሺ፣ መረጃውን ከምን ላይ እንዳገኙ
ምን አልሽኝ?
ስለ ጉዳዩ እንዳገኙት ያስታውሳሉ?
ውይ የተለያየ ቦታ ነው።
እሺ እሺ ባለም ለመላክ የአገልግሎት ክፍያ መቶ ብር የሚከፍሉ ይሆናል። የባንክ የመጀመሪያ አሀ መጥተው የሚያዩት ከሆነ
ቅድሚያ ነው የሚያዩት ባለሙያዎቹ።
አዎ የባለሙያ ጥያቄዎትን ለማስተናገድ ግን የአገልግሎት ክፍያ ቅድሚያ ሶስት መቶ ብር የሚከፍሉ ይሆናል። ለባለሙያ ተባግረው ማሙት
እሱን ያ በጣም መረጃ ተቋረጠ ሆነ አል- አልተሰማማ ድገሚልኝ።
እሺ።
መቶ ብር
መቶ ብር ቅድሚያ የሚከፍሉ ይሆናል። ከዛ መጥተው ለባለሙያ የሚ- አ አይ ከመምጣቱ በፊት አሁን አሃ፣ ሶስት መቶ ብር ለእናንተ።
ይከፍላሉ አይደለ? ሶስት መቶ- አዎ ሶስት መቶ ብር ከከፈሉ በኋላ ባለሙያ ልክሎትና የሚከፍሉት ላይ ደግሞ ከእሱ ጋር ነው የሚነጋገሩት ከባለሙያው ጋር። ባለሙያ ልክሎትን ከአንድ ባለሙያ ጋር ለመስማት ክል ተጨማሪ ሶስት ነው የምልክሎት
ሌላ አማራጭ ስላላችሁ
ማለት ነው።
ድምፅሽ በጣም አዎ ተጨማሪ ስለሚቆራረጥ ባለሙያ ማለት ነው። እሺ ለዛ ነው መልሼ ልደውልልዎት? እሺ መልሼ እሺ።
ልደውልልዎት?
እባክሽ። እሺ ቴንኪው